ጤና ይስጥልኝ ሁሉ ስፖርት በ com ነርዳ
አሁን ደውዬ ነበር receipt ላክ ብለሽ ነበር።
እሺ ልከዋል።
አይ ልኬ ልኬ እኮ አይሰራም።
ምኑ
ሁሉ ስፖርት የሚለውን ምኑ ነው የማይሰራው?
account ኡ ቴሌግራም ላይ አይሰራም።
የእኛ
አ በዚህ ስልክ እኮ ነው የላኩት። በዚህ ስልክ በዚህ ስልክ አይደለም የሚልኩት። ሁሉ ስፖርት ላይ ይግቡና የጥያቄ ምልክቱ ጋር account ኣችን አለ። በዛ አይ ዝላልኩ mute እኮ ነው ብቻ የሚለው ማለት አይልክም።
የቴሌግራም account ኣችን እዛ ላይ ያገኙታል። እሱን ሲነኩት hi ብሎ ይልክሎታል። ቴሌግራም ላይ ገብተው ሲያዩት የሁሉ ስፖርት እ፣ ቴሌግራም account ያገኙታል። ቴሌ- እንትናችን ላይ እና እምቢ አለኝ እኮ እዛ ሞክሬ
እሺ ያዙ ስልክ ዜሮ ዘጠኝ ሰባ ስምንት
ከአንዴ ዜሮ ዘጠኝ ሰባ ሰባ ስምንት ስምንት አስራ ስድስት ሰላሳ
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት